ሄሎ ሄሎ
ይሰማኛል
አያምላክም
እ እ እ
አያምላክም
ሀያ አምስት ሀያ ስምንት ምን ሆነበት?
የሞተረኛ ወረድ
ስም ማን ነው?
ስንታይ
ስንታየውና ሀያ አምስት ሀያ ስምንት የሞተረኛ መሆኑ በምን አወቅ? ስንታየው ስድስት ነጥብ አንድ ነው ከከተሞራ ለብዙ ተረክቷል እ እ
አንድ ነው እያሰኛለ ኪሎ ሜትር ነው
ኦኬ እሺ፣ እንደዛ ከሆነ እኔ ልለካለ አይሻልም?
አዎ ለቱና ስለዚህ የሞተረኛ ተብሎ ሊስት አልተደረገም። ፒኑን ሊታይልህ ነው አይደወልከው?
አይ ትንሽ አይደለም ስድስት ነጥብ አንድ ነው የሚለው አቁም
አውጡልኝ ነው።
አዎ አዎ እሺ ስንታየው ተ- ለክቼ የሞተረኛ ካልሆነ የሞተረኛም ከሆነ አሳውቃለሁ።